ጤና ይስጥልኝ Hello ፊዛም አፊዛ ነኝ። እባክዎ ምን አይነት የጉዞ መረጃ ልንገርዎት?
ለህፃን ልጅ ፈልጌ ነበረ። ህፃን ልጅ ወደ ዱባይ ለመውሰድ ፈልጌ እሺ
ቪዛ ከዛ ገዝቼለታለሁ እህ።
እና ከዚህ የሚያስፈልጉ ነገሮች አሉ?
እሺ ደንበኛችን አንዴ መስመር ላይ ጠብቁን። እስኪ።
OK
Hello ደንበኛችን መስመር ላይ ኖት?
አዎ መስመር ላይ ስለጠበቁን እናመሰግናለን። ልጆስ ፓስፖርት አለዎት?
አዎ ፓስፖርት አለው። አዎ።
እሺ የልደት ሰርቲፊኬት ሊያስፈልግ ይችላል።
OK
እህ አለው ፓስፖርቱ የልደቱ የልደቱ ሰርተፍኬት አለ።
ሌላ ፓስፖርቱ ግዴታ ነው። ፓስፖርት ያስፈልግዎታል።
እሺ ለአይሮፕላን ያኔ ለበረራው ቲኬት ምናምን መቁረጥ ያስፈልጋል እንዴ ወይስ ቪዛ ብቻ ነው?
አዎ ያስፈልገዋል። ትኬት
OK ያስፈልገዋል።
ከዚህ ወይስ ከዛ?
ስንት አመቱ ነው ልጁ?
ሁለት አመት።
አዎ ያስፈልግዎታል ደንበኛችን።
OK thank you።
እሺ Hello ፊዛ ስለደወሉ እናመሰግናለን። መልካም ቀን።
መልካም ቀን ነው።